ወይ የማሽን ቁጥር ትነግረኛለህ?
የማሽን ቁጥር የማሽን ቁጥር በማሽን ቁጥር ነው የሚታወቀው።
እ
እሺ
የሰጠን መረካከቢያ form ኡ ላ አለች።
እሺ
እሺ፣ ቆይ አንዴ። ምን ላይ ነው የጻፈችው?
ደረሰኛውን ግልጥ ስታደርግ TDV invoice ሷ የማሽን ቁጥር አይ ደረሰኛ የኛ የሰጠንን ደረሰኝ አያይዛ አይደለ የሰጠች A4 ወረቀቱ ላይ TDV የሚል አለ። TDV የሚል አለ የማሽን ቁጥር
CDB ዜሮ ዜሮ ዜሮ ኤምአር። እሺ ስምንት ስልሳ አንዴ ልጻፍ። TDV ዜሮ ዜሮ ስንት ዜሮ ሶስት ዜሮ ስምንት ስልሳ
ስምንት ስልሳ። እሺ check አድርጌ ላሳውቅ።
እሺ